Hello Hello ይቅርታ ተቋረጠ።
አዎ ተቋረጠ።
እሺ account number ን አንዴ ልንገርህና ትክክል መሆኑን አረጋግጥልኝ።
እሺ አንድ ሺ ሰላሳ አንድ እም፣ ሰማንያ ሶስት ዜሮ ስምንት ሰባት አርባ አንድ አዎ ልክ ነሽ።
እሺ confirm ተደርጎልሃል። አሁን processing ላይ ነው። እሺ ከትንሽ ቆይታ በኋላ ይገባልሃል።
እሺ አመሰግናለሁ።
መልካም ቀን። አመሰግናለሁ።
እሺ